ሄሎ አቤት፣ እንዴት ነህ? ሰላም ነው?
ሰላም ነው? ብትሽ አለን አለን፣ እግዚአብሔር ይመስገን። እናንተ የጀመራችሁት የሬዲዮ እ ብትሽ ርቃል በጣም ይረቅ- አሁን ይሰማል?
አሁን ይሰማል።
እናንተ የጀመራችሁት የሬድ ኬን ነው እ እየተጠቀማችሁ ያላችሁት እኮ እኛ የላክነው ይዘህ ቅዱስ አይከል ዜሮ ሶስት የሚል ነው ቅዱስ አካል ዜሮ ሶስት የሚል ነው የላክልላችሁ።
ኦኬ፣ በሱ ነው የሚመጣው ራሱ።
አዎ የእናንተ ሾፕ ወደ መጀመሪያ ጃር ታጫውቱ አልነበረ? ሰው ወደዚህ ኦኬ።
ወደ ሬድ ኬን ነው ስትሄዱ ወዳጅ የተላክላችሁ።
ሲቀየር በቅዱስ ነው የሚሆነው ማለት ነው።
አዎ በምንድን እየሰራችሁ የነበረው ታዲያ
አይ ዩዘርኔሙ ነው የረስቼ ነው የመጀመሪያ ቀንማ ትዝ ይለኛል ይሄ መሆኑ።
ነው እንዴ?
አይ ዩዝ ስለሆነ በዛ መስሎኝ ነው እኔ ሾክ የሆነው።
ኦኬ አይ አይደለም፣ ይሄኛውን ነው የተላከላችሁ ቅዱስ አይከል በዚህ ዜሮ በራሱ ነው የሚሆነው።
አዎ
እኔ እኮ የሌላ ሾፕ በተሳደስበት እያለ እኮ ፋይናንስ እያለኝ ነበር እና እኛ ደግሞ የላክን እናንተ ስለነበረ ምናልባት እንትን ከሆነ በእርግጥ እኔም ብያለሁ፣ ስሙ ምናልባት ኮንፊውዝ ሊያደርግ ይችላል። የሌላ ሰው ኦኬ ስም ቅዱስ ስለነበረ።
ሌላ ሾፕ መስሎኝ እኮ ነው።
አዎ፣ እኔ አዎ።
በዛ- እዛ ቦታ የለም ሌላ ቦታ አይ ስለሆነ ኦኬ ነው አይደለ?
አዎ ሰው አይ እዛ ላንተ ከሆነ እሺ፣ የላክናቸው ነው ትዝ አለኝ። አሁን ቴሌግራም ላይ ወደ ቴሌግራም ላይ ነው።
ፓስወርድ ሲልኩ አዎ አዎ ትዝ አዎ አለኝ እሱ ነው።
አዎ በቃ እሺ። አይ እኔ ሌላ ድንገት በስህተት ከሆነ ብዬ ነው።
በቃ የሌላ shop ችግር የለም። እሺ እሺ በቃ እሺ፣ thank you እሺ፣ እሺ እሺ ሸምቱ።
እሺ